ማለት መቻፌን ከበደው ለልቤ ይብላኝለት ደርሶ ላወደደው የኔዋን ዘበናይ ልቧን መቻግቼ እንቅልፍ በወሰደኝ እንቅልፍ በወሰደኝ የልቤን አውግቼ የዘበናይዋ ልብ ዘበናይዋ በልታ ፍለጋ ላይ ነበር ፍለጋ ላይ ነበር መይሰማው ጨዋታ እድሜ ልኬን ሙሉ መረታት ናፍቄ ዛሬ ድል ገጠመኝ ዛሬ ድል ገጠመኝ ዘበና ያውቄ እሷ ዘበናይ ናት እኔም ዘበናዬ መወደድ መውደዱ ለሷስ ይጠፋታል ወይ መወደድ መውደዱ ያቅታታል ወይ እሷ ዘበናይ ናት እኔም ዘበናዬ መወደድ መውደዱ ለእኔስ ይጠፋኛል ወይ መወደድ መውደዱ ያቅተኛል ወይ ትራመድ ይመቻት ይለይ ሰው ሁሉ የኔዋን ዘበናይ ሲያደንቋት ይዋሉ ጸጉሯን እየዳበስ ወሬ ጀምራለሁ አይኗንም ባይኖቼ አይኗንም ባይኖቼ መልስ ጠይቃለሁ እኔ እሷ ዘበናይ እሷኑ አድናቂ እሷም የኔ ቆንጆይ እሷም የኔ ቆንጆይ የቅርብ ተናፋቂ አሁን ለምንድነው የሰው ሃይሃይ አርፎ ተቀማጮች አርፎ ተቀማጮ ልብ አይደለም ወይ እሷ ዘበናይ ናት እኔም ዘበናዬ መወደድ መውደዱ ለሷስ ይጠፋታል ወይ መወደድ መውደዱ ያቅታታል ወይ እሷ ዘበናይ ናት እኔም ዘበናዬ መወደድ መውደዱ ለእኔስ ይጠፋኛል ወይ መወደድ መውደዱ ያቅተኛል ወይ መንገዱ ላይ ያለ ቆንጥሩ ጋሬጣ ዞር በላ ሳልፋት ልቤን ይዛ ትምጣይ የኔ ሰበበኛ የኔ ዘበናዬ ልቤን አዝለሽ ስትሄጂ ልቤን አዝለሽ ስትሄጂ ሰው አይስቅም ወይ ከዘበናይ ጋራ ዘበናይ መምሰሉ ይከበኝ ጀመረ ይከበኝ ጀመረ የሌላ መሉ ሁሉ ልቤ ቦታው ቀሻል ከእሷ ዘንድ አትራቂ ዘበን አይናት እሷ ዘበን አይናት እሷ ዘበን አይናትቂ